Hello Hello ወርቃ Coffee አዎ፣ ወርቃ ከ beU Delivery ነበር የምደውለው።
እሺ፣ በ order number ዘጠና አንድ ስልሳ አምስት ስልሳ ሶስት order ታዛችሁ ነበር አይደለ?
አዎ፣ የበግ ጥብስ
ጥብስ በአዋዜ ነው?
የበግ ጥብስ በአዋዜ ታዛችሁ ነበር አይደለ?
አዎ፣ አዎ።
አልደረሰም ብሎኝ ነበር driver ኣችን። ከዚህ በኋላ ምን ያህል ደቂቃ ይቆያል?
እም፣ አንድ አምስት ደቂቃ። በጣም order በዝቶብን ነው የሚሄድ። እም፣ ይደርሳል?
አዎ፣
እሺማ አምስት ደቂቃ ብለሽኛል።
ለማስፈር እሞክራለሁ።
በቃ በአምስት ደቂቃ ውስጥ ካልሰጣችሁት ግን ትተን ነው የምንወጣው። እሺማ አንፈርምም።
እሺ፣ እሺ፣ እሺ።